Hello hello፣ ሰላም ጤና ይስጥልን። Donkey Tube ነው። ትንሽ ድምፅዎት ርቋል። ይችላሉ። ኦንላይን ነው በአካል ኮርሱ የሶስት ወር ኮርስ ነው። ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረውታል። አስራ አምስት ቀን assignment የሚሰሩበት ነው። አንድ ወር ደግሞ final ቪዲዮ ሰርተው የሚመረቁ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ሀያ ነው። አስራ አምስት ሺህ ማለት ነው። እስከ መጋቢት አስራ ስድ- እስከ- እስከ መጋቢት አስራ ስድስት የሚመዘገቡ ከሆነ ደግሞ አስራ ሁለት ሺህ አምስት መቶ አስራ አምስት percent discount ተደርጓል። hello